ሄሎ ጤና ይስጥልን ቤት ቤት አቤት ሄሎ ሄሎ
አቤት ያው ምንድን ነው ሁለት ሁለት ጨዋታ
እሺ
ሁለት ጨዋታ አስር እና አንድ ሺህ ብር ማለት ነው።
እሺ
አንዱ ወጣበትና አንዱን ደግሞ ቀረና ያው እስኪ ኮሪን ሊንከርና እስኪ ምንም አይመለስም እ ምን አልከኝ?
ምንም ምንም ብሩን አይመለስም ብሬ አዎ cashier code ኡን ይዘከዋል።
አዎ ስንት ስንት ነው?
ይሄ ID የሚለው አይደለም
አይደለም ID ው ረዥሙ ነው። ረዥሙ ከሆነ እንትን እንትን ላይ ነው ምልክልን
እሺ ሌላው ምንድን ነው ሌላው ቁጥር stake እዚህ ጋር ሌላ ከታች cashier code የሚል አለ። ሰባት ነው ስምንት ቁጥር
ምንት ቁጥር አ
ወይ እሺ።
ኦንላይን ላይ ከሆነ የቆረጥከው ማለት ነው።
አ ቴሌግራም ላይ ላክልን።
ኦንላይን አይደለም አይ- ID ID ቁጥርና እዚህ እንትን ብቻ odds ብቻ ነው የሚጽፈው እንጂ ከ cashier እንትን የሚል ነገር የለም።
ሄሎ
ሄሎ ሄሎ በቴሌግራም ላከው ቴሌግራም ላይ ላክልን። እሺ check እናደርገዋለን ቴሌግራም ላይ